ሄሎ ጤና ይስጥልኝ። ሄሎ ሄሎ ሄሎ አይሰማም?
ይሰማኛል።
ከችፕችፕ ነው የደወልኩለት። ተስፋዬ ነሽ?
አዋ ኦኬ። የዛሬ የቶቲ ባግ ተቀብለው ነበር አይደል?
አዎ፣ ተቀብዬ ነበር።
እዛው ወደ ሰው ነበር አይደል? የአንድ ሰው የአዲብ የምትባል ተመር አ
አንድ ቦርሳ መጥቶ ነበር።
አልደወለልኝም። አዎ፣ እኔም አንድ ገባ አላውቅም፣ ግን አልተደወለልኝም። አስገብቼዋል።
በቃ ስለዚህ ነገ driver መጥቶ ቢወስደው አለ አይደል?
አዎ፣ አለ በቃ ጀሞ ነው አይደል location ኖት?
እኛ አዎ፣ ጀሞ ሶስት መስታወት ጋር በቃ እሺ። ይሄ ስልክ ይሰራል ወይስ ምናልባት አማራጭ ሌላ ስልክ ይሰጡናል?
እ- ሌላ ሲል ልንገርህ ካስታወስኩት ሰላሳ እሺ ዜሮ ዘጠኝ ሰላሳ አርባ ሁለት አርባ ሁለት ስልሳ ስምንት ስልሳ ስምንት ሰማንያ ስምንት ሰማንያ ስምንት በቃ እሺ። ነገ መጥቶ driver ኦቹ ይወስዱታል።
እሺ፣ እሺ።
እሺ መልካም። እሺ ቻው።
አሜን።